hello hello
ትኬት ፈልጌ ነበረ።
hello hello ወይ ትኬት መቁረጥ ፈልጌ ነበር።
ኬት
hello ይሰማኛል ይሰማኛል።
እሺ መነሻ እ መነሻ እኮ መነሻው ነገር መነሻ አዲስ አበባ መዳረሻ መቀሌ ደርሶ መልስ።
ደርሶ መልስ
አዎ ዛሬ እ ሰኞ ለመሄድ ማክሰኞ ለመሄድ እና በአስራ ሶስት ለመመለስ
እ ከዛ ወደዚህ ያለ አይመስለኝም። ከአዲስ አበባ መቀሌ ነው ያለን
ከዛ ወደዚህ የለም። በአስራ ሶስት እኮ ነው ለዛሬ ሳይሆን በአስራ ሶስት እኮ ከዚህ መቁረጥ ትችላለህ፣ እዛ ስለሌለ።
okay እዛ የለም።
አዎ ደርሰኖች መቁረጥ አይቻልም ማለት ነው። መሄጃ ብቻ ነው።
አዎ
እሺ
እሺ ምን ላድርግልህ?
በቃ ለማክሰኞ የጠዋት ስድስት ሰዓት account ልክፈት- account ላክልህ ብር የምታስገባበት
ችግር የለውም አስገባለሁ።
እነግርሃለሁ። ቆይ ብሩ